hello ጤና ይስጥልን ዋሽንግተን የህክምና ማዕከል ጤና ይስጥልኝ እኔት አቤት ከምኒልክ ነበር የምደውለው እሺ
እ በጣም ቆያችሁ ብሬን የማራየውን ግን አሁንም አናግሬሻለሁ ትንሽ ከ- በጣም ቆያችሁ ማለት ነው ከግማሽ ቀን በላይ ጠበቅን እኮ
ግማሽ ቀን ምን ያ- ማ- ምን ምን ሳለ ነበር የደወላችሁ ምሳ ሰዓት እ፣ ደውለን book ያደረግን አሁን አስራ አንድ ሰዓት ከምናምን ሆኗል ማትመጡ እሺ፣ ከሆነ ወይ inform አድርጉን ምንድን ነው አናግሯችኋል አይደለ አዎ እመጣለሁ ካለኝ ማለት ነው five hours በላይ አልፏል እሺ check አደረግልሻለሁ መልሼ እሺ